ሰላም ነሽ ticket check ለማድረግ ፈልጌ
cashier code ኡ ንገረኝ።
አስራ ሁለት አስራ ሁለት ሰላሳ ሰላሳ አርባ አራት አርባ አራት ሰላሳ አንድ ሰላሳ አምስት ሰላሳ አንድ ሰላሳ አንድ አንድ እሺ ሀያ ስምንት ብር ከአስራ አራት ሳንቲም ተመላሻለሁ። እሺ
አንድ ቲም ጥሎት አዎ አንድ ቲም ልውስጥ ነው አለው የመደብከው ብር ነው መለስልህ።
ሀያ ስምንት ብር አዎ እሺ፣ አመሰግናለሁ።
እሺ፣ መልካም ቀን